hello ጤና ይስጥልን ችግር ሄሎ ሰላም ነው እ ቺፕቺፕ ነው አይደለ?
ስልክ ነው የምንባው እ እሁድ ለታ ነበር ያዘዝኩት። ይኸው እስከ ዛሬ አልመጣልኝም። ሶስት ቀን ሆነ አልደወሉልኝም።
በ location ኡ
አ፣ ቡልቡላ ዘጠና ሶስት በዚህ ስልክ ነው order ያደረጉት?
አይደለም ዜሮ ዘጠኝ ሀያ ቤት ነው እሺ ንገሩኝ።
ዜሮ ዘጠኝ ሀያ ሀምሳ ዘጠኝ ሃምሳ ዘጠኝ ሀምሳ ዘጠኝ ሰባ ሁለት አርባ አራት
በኤፍሬም ነው
እ አ ኤፍሮን ኤፍሮን አ
የት ነው ያሉት?
ቡልቡላ ዘጠና ሶስት
እሺ ደውለው አላሳወቁም። ከዚህ በኋላ አ- አልደወሉልኝም። አዎ እርሱም እዚህ ቢሮ አልደወሉም አይደለ?
ደውዬ ሰኞ ለታ በአጋጣሚ እናንተ ነበራችሁ የደወላችሁልኝ። ነግሬያችሁ ነበረ አልመጣም ብያችሁ። እሺ ወጥቷል ብላኝ ነበር ልጅ አንቺ ትሆኛ አላወቅኩም፣ ግን ወጥቷል ይመጣል ብላኝ ነበር። ሹፌር ግን አልደወለልኝም።
እሺ አንድ መስመር ላይ ጠብቁኝ።
እሺ
እሺ ለነገ ላስገባሉት ከይቅርታ ጋር ነገ እንላክሎት።
ዛሬ መምጣት አይችልም።
አዎ
በቃሽ ነገ እንዳይቀርሽ ያደራ።
ሶስት አይተም ነው አይደለ?
ሶስት ነው።
አዎ እሺ ነገ እንልካለን። ይቅርታ በጣም እሺ አደራሽን ነገ ችግር እንዳይቀርሽ።
የለውም። እሺ እሺ እሺ ቻው።
እናመሰግናለን። መልካም ቀን